ቆያችን ዘጋሁትም እያነሳሁት ነው። እኔ ላንሳው እና ሄድፎን ያርጆች ችግር የለውም ችግር የለውም ሁለቱም ይሰራል። እሱ መረጥልኝ ነው እንጂ ትክክል ነሽ። ይሰማል ነው የሚለው በደንብ ይሰማል። አዎ
ቤቲ በደንብ እንትን ብለሽ cooperate አድርግልኛል። ምንድን ነው የሚለው forward አድርግ አነሳ ይዘጋዋል። hello
okay። ስለዚህ ከዚህ ጋር ተገናኘው ማለት ነው። የእሷ ተቋረጠ።
transfer አረኩኝና ከእሷ ጋር ማውራት ስትጀምሪ ማለት ነው ቤቲ call ኡ transfer አድርጌልሻለሁ ምናምን ሲልና ዘጊዋለሽ ከኔ transfer ስላደረኩ ከዛ እሷ ቀጥታ ከ